ያለችኝን አይና ማየቱ ልሻገር ወደራ ነጋ ወይ ሌሊት እህ ስለናፈቀችኝን አይና ማየቱ ልሻገር ወደራ ነጋ ወይ ሌሊቱ ባያሌው በብዙ ልሻገር ወደራ ስለናፈቀች ልሻገር ወደራ ዛሬ ድቅን ብላ ልሻገር ወደራ ከፊት የታየች ልሻገር ወደራ የልቤ መጽናኛ የኔ ዘመናይ አሰራችብኛል ቤቷ እንደራ ላይ እህ ስለናፈቀችኝ አይና ማየቱ ልሻገር ወደራ ነጋ ወይ ሌሊት እህ ስለናፈቀችኝ አይና ማየቱ ልሻገር ወደራ ነጋ ወይ ሌሊቱ የልቤ መጽናኛ የኔ ዘመናይ የልቤ መጽናኛ የኔ ዘመናይ አሰራችሁኛል ቤቷ እንደራ ላይ ስለናፈቀችኝን አይና ማየቱ ልሻገር ወይ ደራ ነጋ ወይ ሌሊት እህ ስለናፈቀችኝን አይና ማየቱ ልሻገር ወይ ደራ ነጋ ወይ ሌሊቱ እስክደርስ ድረስ ልሻገር ወይ ደራ ብርቅም ካገሩ ልሻገር ወይ ደራ ይውጋው ተረከዜ ልሻገር ወይ ደራ አጋሙ ግራሩ ልሻገር ወይ ደራ እኔ አልቻልኩም እንጂ እንደወፍ መብረሩን ልቤ ከሷ ጋር ነውና ዳሩን እህ ስለናፈቀችኝ አይና ማየቱ ልሻገር ወይ ደራ ነጋ ወይ ሌሊቱ እህ ስለናፈቀችኝ አይና ማየቱ ልሻገር ወይ ደራ ነጋ ወይ ሌሊቱ ናፈቀችኝን አይና ማየቱ ልሻገር ወይ ደራ ነጋ ወይ ሌሊቱ እህ ስለናፈቀችኝን አይና ማየቱ ልሻገር ወይ ደራ ነጋ ወይ ሌሊቱ የቤቷ ጉልላት ልሻገር ወደራ ይታያል በሩቁ ልሻገር ወደራ የወደዳት ሁሉ ልሻገር ወደራ ሲያዩት እንዲያደንቁ ልሻገር ወደራ የኔ ጉልበት መንደር እንዲባል ሲወራ አሰራች ይሉኛል በስለት አስመግራ እህ ስለናፈቀችኝ እኔ አይና ማየቱ ልሻገር ወደራ ነጋ ወይ ሌሊቱ እህ ስለናፈቀችኝ እኔ አይና ማየቱ ልሻገር ወደራ ነጋ ወይ ሌሊቱ የቤቷ ጉልላት ይታያል በሩቁ የቤቷ ጉልላት ይታያል በሩቁ የወደዷት ሁሉ ሲያራት እንዲያደርጉ አይ ምታ ሉላ አቤት የቤቷ ጉልላት ይታያል በሩቁ የቤቷ ጉልላት ይታያል በሩቁ የወደዷት ሁሉን ሲያዩት እንዲያደንቁ እንዲያመን እንዲያመን